ጤና ይስጥልን።
ሰላም ጤና ይስጥልኝ።
አዎ፣ ትናንት ጨዋታ ነበረ በስልክ ተጫውቼ እሺ
እና ምንም አላረሙ ምንም አላለም። በቃ እንትን ብሏል።
እሺ፣ አንዴ cashier code ኡን ትነግረኛለህ?
እሺ ዜሮ ሶስት እሺ።
F BB አይ cashier code ከታች እንትን አለች፣ ሰባት digit ብቻ ቁጥር አለች።
ከታች መጥ- በስልኬ ነው ትቀላለች። አዎ እ?
በስ- በስልክ- በስልክ ነው የቆረጥኩት።
አዎ ስልክም ላይ አለ። እሺ በቃ ንገረኝ። እሺ ምን አይ፣ ticket ID ውን ንገረኝ በቃ እሺ ዜሮ ሶስት F BB
ዜሮ ሶስት FBB F A ዘጠኝ እንደገና
እ?
ዜሮ ሶስት FBB ካልኩኝ በኋላ አዎ፣ A ዘጠ- A ዘጠና A ዘጠና
አሁን ዘ- ዘጠና ስድስት እሺ
እ፣ ዘጠኝ C እሺ
ሰባ
እሺ
A አርባ ስድስት እሺ
ሁለት ሰላሳ ሁለት
እሺ
ወይ ስልክ ነው።
ቆይ አንዴ ጠብቀኝ። እሺ
እሺ እናቴ
postponed የሆነ ጨዋታ አለው እና አዎ።
በሀያ አራት ሰዓት ውስጥ ጨዋታውን ደግሞ ካልተጫወቱት postponed የሆነ ይቀነስና ይሰጥሃል።
ነው ስለዚህ ሀያ አራት ሰዓት አዎ ከተራዘመበት ሰዓት ጀምሮ ሀያ አራት ሰዓት መጠበቅ አለብን። የ Best Bet ህግ ነው።
ስንት ጨዋታ ነው?
የተራዘመው እ፣ አራት አራት ጨዋታ አራት ነው ሶስት ሶስት ነው አራት።
ያሳየው።
አራት እና- ነው ነጭ ነው ያለው እና ሀያ አራት ሰዓት እ።
ይውላቸውና update እናደርጋቸዋለን። ሀያ አራት ሰዓት ሞልቶት update ካልሆነ ደውልልን። እሺ
እሺ እናቴ እሺ እሺ እናመሰግናለን። መልካም ምሽት።
ሰላም። እሺ አሜን።
ሰላም። መልካም ስራ።
እሺ